Hello. Hello.
Hello Hello፣
አቤት።
ጤና ይስጥልኝ።
ጤና ይስጥልኝ።
እ፣ ሜላት ነኝ ከዶክ ናህር real estate ነበር ምደውለው።
እሺ ሜላት፣ ሰላም ነው? እ፣ መልሼ ልደውልሽ። አንዴ መንገድ ላይ ነኝ፣ መኪና እየነዳሁ ነው።
እሺ እሺ።
እሺ እሺ።